Garfield. በሌሉ እኛ ግን ቢሯችን ጀምሮ ቤተክርስቲያን ከተማ ጀምሮ
ሄሎ ሄሎ ቤት ሰላም፣ ከችፕችፕ ነበር የምንደውልልዎት።
እ?
ከችፕችፕ ነው የምንደውልልዎት።
ሙሉዬ እናቴ እሺ።
ሰማዎታል?
እየሰማሁሽ ነው። እየተቀባበለ ስለሆንኩኝ ነው።
እሺ፣ እስኪ ችፕችፕ ላይ ያለዎትን አስተያየት ለመጠየቅ ነበር። እስኪ ያልተመቸዎት ነገር ካለ
ትንሽ ሀዘን ላይ ስለሆንኩኝ ነው።
ቢያንስ አዲስ አበባ ነው ትደውይልኛለሽ።
እሺ።
ለቅሶ ላይ ስለሆንኩኝ ነው።
እሺ፣ ብዙ አስተያየት አለ፣ ይሰጥሻለሁ።
እሺ፣ እሺ፣ ወደ አስር ሰዓት አካባቢ ደውይልኝ።
እሺ፣ እደውልልዎታለሁ። እሺ።
እሺ